hello ሰላም ጤና ይስጥልኝ ቤስት ቤስ ከዳር ነኝ እባክዎ ልርዳው?
confirm እንድታደርግልኝ ነበር የሚጥረው
ይቻላል። እሺ ቤት ላይ ቁጥር የደወልክበት ነው? እሺ ስንት ብር ነበረ? መቼ ነው?
አምስት ዛሬ ቅድም።
እሺ ስንታየው ለማ ወደ ሚል የንግድ ባንክ account ቁጥር ነው?
አዎ እሺ አስር ሺህ ሰማንያ አንድ አስራ ሶስት ሰባ ሶስት አስራ ዘጠኝ ነው?
አዎ እሺ መስመር ላይ ጠብቀኝ። እሺ account ኡን check አድርጌ እንትን አድርግልሃል፣ confirm አድርግልሃል። እሺ ከቤት ቤት account ወጪ ሆኗል። እሺ ሂደት ላይ ነው። ከደቂቃዎች በኋላ ይገባልሃል። በቻፓ ስለሆነ ነው ይችላሉ።
እሺ እሺ አመሰግናለሁ።
እሺ ስለደወልክ እናመሰግናለን። እኛም እሺ መልካም ቀን